ሄሎ ሄሎ ጤና ይስጥልኝ።
ሰላም አብሮ ይስጥልን። ምንድን ነው ፊት ውስጣን ፈልገን ነበር አለ?
አለ አዎ ከሎጂክ ስልጣን ነው። እሺ የምን ስልካለ? ሄሎ አቤት።
ጤና ይስጥልኝ እህቴ።
ሰላም አብሮ ይስጥልን።
ሶስት ሶስት አንጂኦግራፊ ታዞላቸው ነበረ ሲቲ አንጂኦግራፊ እሺ እ፣ ስንት ሰዓት አምቡላንስ መምጣት ይችላል?
አምቡላንስ ይመጣል። any time በተመቻቸ
ወረፋ የለም?
ወረፋ አይኖርም።
እሺ ዋጋው ስንት ነው?
እ፣ አንድ ኦን ያልሽኝ አይደለም CT CT ሶስት CT angiography።
መልሼ ልደውልልሽ።
እሺ ደውይና በቃ እሳቸውን ታገኛቸዋለች ንገሪያቸው እሺ እና አምቡላንስ በግምት ስንት ሰዓት ላይ መምጣት እንደሚችል ሌላ ቦታ ደውለን አምስት ሰዓት ነው ማታ ስላሉ ነው የሚመጡት።
እሺ እሺ
ነው ይደውልልዎታል። ዋጋውን